ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪዥን
እሺ፣ የሆነ ስልክ ሰላሳ ሰላሳ ሶስት ቤት ነው እና ወደ የተመረጠ ስልክ ብቻ ነው የሚደውለው እና ለሁሉም ስልክ አይደውል ያለኝ ጥሪ እያስተላለፈ ነው እያለ
ዘጠኝ ዘጠና አራት ላይ ደውለህ አሳውቋቸው
እና ቴሌ ሰራተኛውን እኮ ላያገኘው አልቻልኩም እኮ
ደጋግመው ይደውሉ ያገኛቸዋል።
ሰራተኛውን ከሆነ አይገኝም በዛ አ እኮ ደጋግመው ሲደውሉ ያገኛሉ።
ነው እንዴ?
አ አ
እሺ በቃ እሺ